ሄሎ ሄሎ ጤና ይስጥልኝ።
አቤት አብሮ ይስጥልን።
አቶ ጸጋዬ አዋ ከ We Plus Solution ድርጅት ነው የምደውልልዎት።
የት የት ከ We Plus We Plus እሺ ድርጅታችን የትራንስፖርት አገልግሎት ሰጪ ተቋም ሲሆን አሁን ላይ ለአሽከርካሪዎች ለየት ያለ ነገር ይዞ መጥቷል።
እሺ ያ ምንድን ነው? ከእያንዳንዱ trip የምንቆርጠው አስር percent ሲሆን ከዛ ላይ አራቱን percent መልሰን ለአሽከርካሪዎች የምንቆጥብ ይሆናል። ይህንንም ደግሞ ታሳቢ ያደረግነው አሁን ላይ አሽከርካሪዎች የሚገባቸውን ጥቅም እያገኙ ነው ብለን አናስብም። ለምሳሌ ሕክምና፣ ጡረታ እንዲሁም ሌላም ጥቅማ ጥቅም ስለሌላቸው ይህም በጋራ የሚቆጥቡበትና አቅም የሚፈጥሩበትን ስርዓት ነው ይዘን የመጣ ነው።
ጥሩ እንዴት አዩት ሀሳባችንን?
አይ ጥሩ ሀሳብ ነው። idea ው ደስ ይላል።
እሺ እናመሰግናለን። አሁን ላይ ስራ ስለጀመርን እርስዎ ከእኛ እሺ።
ጋር መስራት ፍላጎት ዊ እሺ።
Plus Solution Provider የሚል application አለን።
እሺ እሱን አሁን አውርደው እኔ ሞተ- አሁን አሁን ሞተር እያደስኩ ስለሆነ ሰሞኑን እወጣለሁ እንትን ብዬ በዚህ ስልክ ብደውል ማንኛውም መረጃ አለኛል።
እ፣ አስተያየት የሚሰጡበት document ም የሚልኩበት ሌላ ቁጥር ሰጡት። ይሄ የጥሪ ማዕከላችን ቁጥር ነው።
በቃ ወይ ሌላ ቁጥር message አድርግልኝ።
text አደርግልዎታለሁ። በዛ የሚያስፈልገውንም ነገር አለ። ማንኛውም ጥሩ።
ሀሳብ፣ ጥያቄ፣ አስተያየትም እንቀበላለን።
ደስ ይለኛል። እሺ እሺ እሺ መልካም ቀን እሺ፣ ይሁንልዎት።
Thank you።
እናመሰግናለን። እሺ።
ችግር የለም። እሺ thank you።